Good afternoon, Kaptal Spider speaking. Hello?
ሰላም ነው sister ሀዋይ ሰላም።
እንትን ስልክ እኮ አታነሱ
እሺ ይቅርታ።
እሺ እንትን እስቲ ምናምን ፈልገን ነበር በ family
እሺ ይቻላል።
እስከ ስንት ሰዓት ትሰራላችሁ እኛ ማታ አምስት ሰዓት ነው የምንዘጋው፣
በቃ አምስት ሰዓት ሆነ ግን ያው ምን- መዝጊያችን ነው እስከ አራት ተኩል ነው መጠቀም የምትችሉት። ስለዚህ early መምጣት አለባችሁ ቢያንስ ሁለት ሰዓት ምናምን
አይ፣ በደንብ ለመጠቀም ከፈለጋችሁ።
I know you are right I know እኛ አስራ ሁለት ሰዓት በቃ እንደርሳለን ችግር የለውም check እናድርግ ready ስለሆነ how much per person አንድ ሺ ሶስት መቶ ብር
ምን ምን አለው steam sauna jacuzzi ነው። ለጃኩዚ የዋና እንትን ያስፈልገውታል፣ የዋና ቁምጣ። ወንዶች ብቻ ናቸው።
ወንዶች ነን በቃ እሺ፣ አንድ ላይ መጠቀም ትችላላችሁ። እ፣ ለጃኩዚ ግን እንዳትረሱ መጠቀም የምትፈልጉ ከሆነ ጃኩዚ።
እሺ እ፣ ችግር የለውም ሌላ ምን ልልሽ መሰለሽ እህ፣ እንትን steam ብቻ መጠቀም አንችልም ጃኩዚ ትችላላችሁ። price ኡ ያው ነው እንጂ price ያው ነው።
የምትፈልጉትን መጠቀም ትችላላችሁ።
እሺ thank እሺ፣ እሺ፣ መልካም